ጤና ይስጥልኝ ኢቲኤፍ የጥሪ ማዕከል እባክዎ ምን ልርዳው?
እንትን አየር ትኬት አሁን ደውዬ ነበርና አየር ትኬት ለመቁረጥ ነበር።
እሺ
ለሐሙስ ሶስት ሰዓት ላይ አለ ለሐሙስ እ ሶስት ሰዓት ላይ ወ- ወዴት?
ወደ ኮምቦልቻ ወደ ኮምቦልቻ ያለው ጠዋት አንድ ሰዓት ሁለት ሰዓት ከአስር ከዛ ቀጣይ ደግሞ ያለው አስር ሰዓት እና ሰባት ሰዓት ከሀምሳ አምስት
በቃ የሁለት ሰዓት ካስሩን ኮድ ላኪልኝና ነገ እቆርጣለሁ።
የሁለት ሰዓት ከአስሩ ይሁንልዎት።
አዎ እሺ ስምዎትን ይንገሩኝ፣ ሙሉ ስምዎትን።
እ ያሲን ሁሴን መሐመድ
ያሲን
ሁሴን መሐመድ
ሁሴን መሐመድ ነው ያሉኝ።
አዎ አዎ ሄሎ አለውኝ። ስልክ ቁጥር ይንገሩኝ።
እ የ- የሁለተኛ አስራ ስድስት
ዜሮ ዘጠኝ አስራ ስድስት አስራ ዘጠኝ ዜሮ ሶስት ሰማንያ ሰባት
ይቅርታ፣ እንዴ ላስደግሞት።
ዜሮ ዘጠኝ አስራ ስድስት አስራ እሺ።
ዘጠኝ ዜሮ ሶስት ሰማንያ ሰባት ዜሮ ሶስት ሰማንያ ሰባት
አዋ